ጤና ይስጥልኝ ቤት ቃል ኪዳን ነኝ። ምን ልርዳው?
Hello ሰላም ነው።
ሰላም ምን ልርዳው?
የቤት ቢስት የቤት ቢት agent ነበርኩኝና ከቤት ቢት የኳስ ማጫወቻው ላይ ወደ deposit ማድረጊያው withdraw ለማድረግ እምቢ ብሎ ነበርና በቴሌግራም ትናንትናም ጠይቂያችሁ ነበረ።
ምንድን ነው የሚሉት?
operation system ምናምን permission ነገር የታገደ ነገር አለ ነው የሚል።
እሺ ማን ልበል? ይቅርታ
መላኩ ነው የሚል።
ኦኬ የመላኩ የትናንትን ነው ማለት ነው።
የካሸሪ ሲሙ ደግሞ ሲመላኩ ሲኤ መላኩ በማን ነበር የተላከው? ቴሌግራም ላይ የቴሌግራም ስም ቢያድግ የሚል ማ ቢያድግ ቢያድግ
ኦኬ ብያ እሺ አሁን እናየዋለን። እሺ እዛው እንመልስልሃለን፣ እናሳውቃለን። ያየሁት ነው። እሺ